Hello፣ አቤት ጤና ይስጥልኝ።
አብሮ ይስጥልን።
አሁን ደውዬ ነበረ ትኬት እሺ።
ለመጠየቅ። እንትን ሰዓቱ ስንት ሰዓት ነው?
ወዴት ነበር? ወደ ጄኔቫ ነበር ያሉኝ።
እ ከጄኔቫ ወደ አዲስ ወደ አበባ አዲስ አበባ።
አዲስ አበባ አዎ።
Okay። ሰዓቱ የ- የተርኪሹ እ፣ ሰብ- እ፣ ሰባት ሰዓት ነው ከዛ የሚነሳው ወይም ደግሞ one PM ማለት ነው ከነሱ እነሱ ማታ ፒኤም ኖ ከሰዓት ነው፣ ከሰዓት አዎ፣ Okay፣ ከሰዓት one PM አዎ።
Okay። እሺ ቆይ እስኪ እሺ ሌላ የምረዳውት ነገር ይኖራል?